hello ሰላም ጤና ይስጥልኝ Best Bet ጤና ይስጥልኝ። ሰላም ነው?
አለን አለን እስቲ ብታውን ቴሌ CBE ብር ውስጥ ብር አስገብቼበት አስገብ- አልገባኝም።
ስልክህን ንገረኝ እስኪ ዜሮ deposit ነው አይደል ሰባ አምስት ሰባ አምስት ስልሳ ስድስት ስልሳ ስድስት አሁንም ስልሳ ስድስት እሺ ሰላሳ አምስት
አሁን ነው አሁ ነው ስንት ብር ሶስት መቶ
ዲፖዚት ነው አይደለ
አዋ
እሺ ወንድሜ አስረኛ ወር በዚህ ስልክ ቁጥር ነው
ምኑ እ deposit ያደረግከው
ቁጥሩ የ game ኡ
ከ Best account ኡ ቤት ላይ ነው ከ CBE ላይ ነው ከሲቢ ላይ ነው ከ CBE ወዴት ወደ account ኤ ነዋ
እኮ ወዴት account ወደ Best Bet Best Bet ኣው እስኪ deposit message ኡ ላክልን message ገብቶልሃል
አለባኝ message ኦ account ቁጥሩ ዜሮ ዘጠኝ አስራ ከ CBE- ሶስት ከ CBE አልቆረጠም ማለት ነው
ዜሮ ዘጠኝ ሰባ ሶስት ዜሮ ዘጠኝ አስራ ሶስት አባቴ ከ CBE አልቆረጠም ማለት ነው ሌላ አለ ሌላ Best Bet account